እሸት የውበት እሸት እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ እሸት ያልኩት የባቄላ እንዳይመስልሽ እሸት ያለው ከመልክሽ ነው ከውበትሽ ሙሽር ከዘሩ ቆንጆ ነው ብዬ መላል ሙሽር ከዘሯም ቆንጆ ናት ብዬ መላለ እምላለው እምላለው እምላለው እምላለው እናቷንም አይቻለው አባቷንም አይቻለው እህቶቿን አይቻለው ወንድሞቿን አይቻለው እናቱንም አይቻለው አባቱንም አይቻለው እህቶቹን አይቻለው ወንድሞቹን ቤተሰቡን አይቻለው እንደ ዘራችሁ ያበቡ ፍሬዎቻችን ሙሽሪት ሙሽራው ይኸው ተሳስረዋል። ሙሽሪት ሙሽራው በቃ ተሳስረዋል። አንድ ሆነው ሊኖሩ ትዳር መስርተዋል። አንድ ሆነው ሊኖሩ ትዳር መስርተዋል። ፍቅር እንዲህ ነው፣ ፍቅር እንዲህ ነው፣ እንደ ሙሽሮች ላደለው ፍቅር እንዲህ ነው። ይሄ ፍቅራችሁ ይሄ ፍቅራችሁ ዘላለም ይኑር አብሯችሁ ይሄ ፍቅራችሁ እንግዲህ ሙሽሪት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት እንግዲህ ሙሽራው እንግዲህ ሙሽራው አባወራ ነው በተራው እንግዲህ ሙሽራው ውቤ ከረሜላ ውቤ ከረሜላ ውቤ ከረሜላ ውቤ ከረሜላ ትዳራችሁ ይጣፍጥ እንደ ማር ወለላ እንደ ከረሜላ ውቤ ከረሜላ ውቤ ከረሜላ ውቤ ከረሜላ ውቤ ከረሜላ እሰይ አንድ ሆናችሁ በጋብቻ ጥላ በትዳር ከለላ ወለቤ ወለቤ ወለቤ ወለቤ ነይ መሐረቤ ነይ መሐረቤ የመሐረቡን የመሐረቡን ላከች መልሱን ላከች መልሱን በመሐረቡማ በመሐረቡማ የለም የታማ የለም የታማ የመሐረቡ መልስ የመሐረቡ መልስ ሆኗል የደስደስ ሆኗል የደስደስ ጣፋጭ ፍቅራችሁ ፍቅራችሁ ንጹሕ ፍቅራችሁ ጣፋጭ ፍቅራችሁ ፍቅራችሁ ጽኑ ፍቅራችሁ ይኸው ለዚህ በርቶ በትዳር አስተሳሰራችሁ ኦሆ ይደመቅ ቤታችን፣ ሰላለም ኑሩበት ሙሽሮች በትዳር ጸንታችን። ይድመቅ ጎጇችሁ ጎጇችሁ ይድመቅ ጎጇችሁ ይድመቅ ጎጇችሁ ጎጇችሁ ይድመቅ ጎጇችሁ በፍቅር ኑሩበት ሙሽሮች ከነ ልጆቻችሁ እርግቧ በሰማይ ስትበሯለች እርግቧ በሰማይ ስትበሯለች ሙሽሮቹ ሲያስደስቱ ብላ ያለች ትዳራችሁ ያዝልቃችሁ ብላ ያለች ከሞት በቀር ምንም ነገር አይለያችሁ ብላ ያለች ሲያገጣጥም እንደዚህ ነው ብላ ያለች እውነትም እንዲህ ነው ሲያገጣጥም እውነትም እንዲህ ነው ሲያገጣጥም የሙሽሮች ጣፋጭ ፍቅር አቤት ሲጥም እምነታችሁ ጽናታችሁ አቤት ሲጥም የሩቅ ተስፋ ምኞታችሁ ውጥናችሁ አቤት ሲጥም ያሳለፉት ንጹሕ ፍቅር አቤት ሲጥም እንደዚህ ነው ሲያጣምር እንደዚህ ነው ሲያጣምር አንድ አድርጎ በትዳር ሲያስተሳስር በትዳር አሻገዳውን ራሻገዳው ተዋሻገዳው አሻገዳውን ራሻገዳው ብላ አሻገዳው አሻገዳው የታማንብህ ሙሽራ አንተን አሻገዳውን ራሻገዳው ተያሻገዳው አሻገዳውን ራሻገዳው በያሻገዳው አሻገዳው የታማንብሽ ሙሽራ አንቺ ነሽ አሻገዳው ተዋ የተዋ ልጅ የተመሰገነች አሻገዳው የሰርጓ ቀን ደርሶ ዛሬ ተፈተነች እናትና አባቷን ያላሳፈረች አሻገዳው ክብሯን የጠበቀች አሻገዳው ሆና ተገኘች አሻገዳውን ራሻገዳው በያሻገዳው አሻገዳውን ራሻገዳው በያሻገዳው አሻገዳው ብንታማብሽም አላፈርንብሽ ኦሆ ሰምሯል ጋብቻ መኖር ቀርቶ ብቻ ለብቻ ይኸው በቁ ለሶስት ጉልቻ ለየብቻ ቀርቶ ማደሩ ይኸው በቁ አብረው ሊኖሩ መኖር ቀርቶ በእናትንጎቻ በቁ ዛሬ ለሶስት ጉልቻ ኦሆ አሃሃ እልል በሉ እልል በሉ በልልታ በሆታ እልል በሉን እንሸኛቸው እንጂ እልል በሉ ከዚህ በላይ አለው እልል በሉ የለም ለሰው ልጅ እልል በሉላቸው አጨብጭቡላቸው እልል በሉላቸው አጨብጭቡላቸው ሙሽሪት ሙሽራው ዛሬ ነው ሰርጋቸው እልል በሉላቸው
Thank you.
ይነቅነቅ እስቲ ለሙሽሮች እልልታው ይድመቅ፣ ጭፈራው ይድመቅ። ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ልዝፈንልሽ ሙሽራዬ ብዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ላዚምልህ ሙሽራዬ ብዬ ዛሬ ለተጋቡት ለእነዚህ ሙሽሮች ትዳር ለጀመሩት ለእነዚህ ሙሽሮች ፍቅርን ላደላቸው ለእነዚህ ሙሽሮች ለዚህ ላበቃቸው ለእነዚህ ሙሽሮች ወፎች ያዜማሉ እንኳን የሰው ልጆች እንኳን የሰው ልጆች አምሯል ሰርጋችሁ አምሯል ሰርጋችሁ አምሯል ሰርጋችሁ ረዥም ሆኖ የዕድሜ ጸጋችሁ የዕድሜ ጸጋችሁ ወልዳችሁ ዳሩን አሳድጋችሁ አሳድጋችሁ አቤት ሙሽሮይ ላያችሁ ሁሉ ስታስደስ እሰይ ሙሽሮች እናንተ ላየ ስታስደስ ጋብቻችሁን ተመኘው ስንቱ ተመኘው ስንቱ አምሯል ሰርጋችሁ አምሯል ሰርጋችሁ አምሯል ሰርጋችሁ ረዥም ሆኖ የዕድሜ ጸጋችሁ የዕድሜ ጸጋችሁ ወልዳችሁ ዳሩን አሳድጋችሁ አሳድጋችሁ አቤት ሙሽራው ታደለህ ሙሽራው ታደለ ይችን መሳይ ልጅ አገኘህ ሙሽራው ታደለ ሕያት በቤሎን አሸብርቃ በቤሎን አሸብርቃ ኮከብ መስላለችው ጨረቃ በቤሎ አሸብርቃ እንኳን ባገር ልብስ አምሮባት በካባው አምሮባት ወትሮም ልጅቷ ቆንጆ ናት፣ ሙሽሪት ቆንጆ ናት። ሙሽሪት ቆንጆ ናት፣ ሙሽሪት ሙሽሪት ቆንጆ ናት፣ ሙሽሪት አሸወይና ወይና አሸወይና ወይና አሸወይና አሸወይና ነሽ በየት ልሽ አሸወይና ነህ በየት ልህ ይችን የሰርጓንቅ ወይና ስትናፍቃት ኖራ ወይና በእናት ባባታ ቤት ወይና በወቅተ ሞሽራ ወይና ይኸው ዛሬ አየች ወይና በክብር ተድራ ወይና ይችን የቀን ቅዱስ ወይና ሲናፍቃት ኖሮ ወይና ይኸው በወግ ማረግ ወይና ወሰዳት ዘንድሮ ወይና አሸወይና ነህበት ልህ አሸወይና ነሽበት ልሽ ነሺ ነህ ነሺ ነህ ነሺ ነህ ነሺ አይደለም ምኑም ብጠጭው ነው ምኑም ብትበይው ምኑም ብጠጭው ነው ምኑም ብትበይው የሰራ ከላትሽ እንዲህ የሚያምረው የሰራ ከላትሽ እንዲህ የሚያምረው ከእህሉ መች ሆነ ከምግብ መጠጥ ከእህሉ መች ሆነ ከምግብ መጠጥ ካፈጣጠርሽ ነው ዳሌሽ አወጣት ካፈጣጠርሽ ነው ሽንጥሽ አወጣት ችቦ አይሞላም ወገቧ ችቦ አይሞላም ወገቧ ምን ቢሆን ነው ቀለቧ አንቺ ቤላ ቤላ አንቺ ቤላ ቤላ ምን አለም ይመጣል ከሰርግሽ ቀን ሌላ አንቺ ቆንጆ ቆንጆ አንቺ ቆንጆ ቆንጆ ኑሮን ያጣፍጣል ትዳርና ጎጆ አንቺ ቤላ ቤላ አንቺ ቤላ ቤላ ያርገው ትዳርሽን የሰላም የተላ አንቺ ቆንጆ ቆንጆ አንቺ ቆንጆ ቆንጆ ያለም ይሁንልሽ የጀመርሽው ጎጆ ቤላ ቤላ ቤላ ቤላ ቤላ ቤላ ምን አለም ይመጣል ከሰርግሽ ቀን ሌላ አንቺ ቆንጆ ቆንጆ አንቺ ቆንጆ ቆንጆ ጨፍረን እንሸኝሽ ወደ አዲሱ ጎጆ እስክታመታ ሆይ አርገው መታ መታ መታ ትከሻ መታሽ ሆይ አርጌው መታ መታ መታ እስክስታ መታ ሆይ አርገው መታ መታ መታ ትከሻ መታሽ ሆይ